ጤና ይስጥልኝ።
አቤት ሰላም ነው? ከአስሮ ተፈሪ ነው የደወልኩት።
እሺ ምን ነበረ ነው?
አሁን ቴሌግራም ላይ እያዋራች ነበር። ፕሪንተሯ ውሎን እያስቸገረች ነው ያለችው። አቤልም ውሎን ሲሰራ ነው የዋለው።
እሺ ትኬት አላወጣም አለችኝ። ከዛ አሁንም ደጋግሜ አቤል ላይ ለመደወል ደብሮኝ ነው እናንተ ጋር የደወልኩት።
እኮ ለገዛኝ ክልክል ነው ያለው።
አልደወልሽለትም?
ለገዛኝ አልደወልኩለትም።
አ ለገዛኝ printer case ሲያጋጥምሽ ለገዛኝ ነው መደወል ያለብሽ። ስልኩ ልንገርሽ።
አለኝ ስልኩ።
በቃ ለሱ ደውይለትና check አድርግልኝ በይሽ።
እሺ